ይሰጠኛል ብዬ ካላመንኩ መለመኔ ከንቱ ነውና አገኛለሁ ብዬ ካላመንኩ መፈለጌ ድካም ነውና የሁሉም ቁልፉን ስጠኝ እምነት የሁሉም ቁልፉን ስጠኝ እምነት ይሰጠኛል ብዬ ካላመንኩ መለመኔ ከንቱ ነውና ይከፈታል ብዬ ካላመንኩ መንኳኳቴ እንዲሁ ነውና የሁሉም ቁልፉን ስጠኝ እምነት የሁሉም ቁልፉን ስጠኝ እምነት ስጠኝ ስጠኝ እምነትን ስጠኝ ጌታዬ ስጠኝ እምነትን እምነትን የሁሉም ቁልፉን ስጠኝ ስጠኝ እምነትን ስጠኝ ኢየሱስ ስጠኝ እምነትን እምነትን የሁሉም ቁልፉን ያመነ ገባን ወደ ረፍትህ ጽድቅ ሆኖ ተቆጠረለት ጽድቅ ሆኖ ተቆጠረለት ያደለ ዋሎ ከልቡ ተሸኘ ፈውስን አርጎ ምግቡ ተሸኘ ፈውስን አርጎ ምግቡ ያመነ ገባን ወደ ረፍትህ ጽድቅ ሆኖ ተቆጠረለት ጽድቅ ሆኖ ተቆጠረለት ያደለ ዋሎ ከልቡ ተሸኘ ፈውስን አርጎ ምግቡ ተሸኘ ፈውስን አርጎ ምግቡ የሰናፍጭ ቅንጣት ብታህልም እንኳ በሰፈሯ የለም ትልቅ ብሎ ቋንቋ ብልህ ከነገር ጋር መታገሉን ጥሎ ይጸልያል እንጂ እምነት ስጠኝ ብሎ የሰናፍጭ ቅንጣት ብታህልም እንኳ በሰፈሯ የለም ከባድ ብሎ ቋንቋ ብልህ ከነገር ጋር መታገሉን ጥሎ ይጸልያል እንጂ እምነት ስጠኝ ብሎ ስጠኝ ስጠኝ እምነትን ስጠኝ ኢየሱስ ስጠኝ እምነትን እምነትን የሆነ ስጠኝ ስጠኝ እምነትን ስጠኝ ኢየሱስ ስጠኝ እምነትን እምነትን የሆነ ልቡ በአምላኩ የጸናው ነፍሱን ለጭንቀት ያልሰጠው ነፍሱን ለጭንቀት ያልሰጠው ተራራውን እንኳ ያናግራል ለሚያምን ሁሉ ይቻለዋል ለሚያምን ሁሉ ይቻለዋል ልቡ በአምላኩ የጸናው ነፍሱን ለጭንቀት ያልሰጠው ነፍሱን ለጭንቀት ያልሰጠው ሸለቆውን ሙላ ብሎ ያዛል ለሚያምን ሁሉ ይቻለዋል ለሚያምን ሁሉ ይቻለዋል እስኪ አንተ ተራራ አረ ምንድነህ በፊቴ እንድትቆም ማና ይዞሃል በልተነግ ለጥፋ አልይህ ደግሜ የምልበት ጸጋ እምነት ነው አቅሜ እስኪ አንተ ተራራ አረ ምንድነህ በፊቴ እንድትቆም ማና ይዞሃል በልተነግ ለጥፋ አልይህ ደግሜ የምልበት ጸጋ እምነት ነው አቅሜ